እንዲያው የደስደስ የደስደስ እንዲያው የደስደስ የደስደስ ከከንፈሯ ላይ እንዴት ልድረስ እንዲያው የደስደስ የደስደስ እንዲያው የደስደስ የደስደስ እንዲያው የደስደስ የደስደስ ከከንፈሯ ላይ እንዴት ልድረስ እንዲያው የደስደስ የደስደስ የደስደስ ጥርጥር ቀሚሷን ታውጣ ትልበስ የደስደስ መልካም አንገቷን ቤት ልዳብስ የደስደስ ጸጉሯ ሐር ነው ስጧት አደስ የደስደስ የደም ገንቦ ልጅ የምትልደስ እንዲያው የደስደስ የደስደስ ዞማ ጸጉርሽን አርጎ ለብስ እንዲያው የደስደስ የደስደስ ከጦቷ መሃል ሄጄ ግንድስ እንዲያው የደስደስ የደስደስ ዞማ ጸጉርሽን አርጎ ልብስ እንዲያው የደስደስ የደስደስ ከጦቷ መሃል ሄጄ ግንድስ እንዲያው የደስደስ የደስደስ እንዲያው የደስደስ የደስደስ ከከንፈሯ ላይ እንዴት ልድረስ እንዲያው የደስደስ የደስደስ እንዲያው የደስደስ የደስደስ እንዲያው የደስደስ የደስደስ ከከንፈሯ ላይ እንዴት ልድረስ እንዲያው የደስደስ የደስደስ የደስደስ ባተረከዟ የሚለው ደስ የደስደስ ወዳጇ ልቤ ሲያትፈርስ የደስደስ ዳሌዋ ከልፍን ገና ሲደርስ የደስደስ ጨዋታው ደራ ብሎኛል ደስ እንዲያው የደስደስ የደስደስ ዞማ ጸጉርሽን አርጎ ልብስ እንዲያው የደስደስ የደስደስ ከጦቷ መሃል ሄጄ ግንድስ እንዲያው የደስደስ የደስደስ ሶማ ጸጉርሽን አርጎ ልብስ እንዲያው የደስደስ የደስደስ ከጦቷ መሃል ሄጄ ግንድስ የደስደስ አምባር ከሙዳ ይውጣ ለክንዷ የደስደስ ቃል ቀረ እንግዲህ አርጋው መሄዷ የደስደስ ብር አልቦ ይውጣ ይግባ ከባቷ የደስደስ ባለሚሸኟት እናት አባቷ እንዲያው የደስደስ የደስደስ ባልቴት አዛውንት ይጠራ ቄስ እንዲያው የደስደስ የደስደስ ባልቴት አዛውንት ይጠራ ቄስ እንዲያው የደስደስ የደስደስ ብላችሁ ሸኟት በዓለም ትድረስ ብላችሁ ሸኟት በዓለም ትድረስ ብላችሁ ሸኟት በዓለም ትድረስ ብላችሁ ሸኟት በዓለም ትድረስ እንዲያው የደስደስ የደስደስ እንዲያው የደስደስ የደስደስ እንዲያው የደስደስ የደስደስ ብላችሁ ሸኟት ባለም ትድረስ ባለም ትድረስ ባለም ትድረስ ባለም ትድረስ ባለም ትድረስ ባለም ትድረስ ባለም ትድረስ ባለም ትድረስ ባለም ትድረስ Ooh. ቸ